ጤናስልን በኢትዮጵያ በገፍ ህይወት ኮሚኒኬሽን
እንዴት ነሽ?
እግዚአብሔር ይመስገን።
ገና ፈልጌ እሺ ደንበኛችን ቢጃ አይዲዮትን ይነግሩኛል።
መቶ አርባ ሁለት
ስንት አለኝ? ይቅርታ መቶ አርባ ሁለት
መቶ አርባ ሁለት
ዜሮ ሁለት አርባ ዘጠኝ
ዜሮ ሁለት
አርባ ዘጠኝ
እሺ፣ መስመር ላይ ጠብቁኝ። ደንበኛችን እንፈልግሎት።
እዚህ ነቁም አይ እዛው ነው የምንሄደው።
ቀጠለኛ ጣጣ
ቀጠለኛ ያው ሮድ አለ
መስመር ላይ ያለው አ ቅርሳ ስላስጠበቁት እየፈለግኩለት ነው።
እሺ ሀብታም ሆቴል አይደል?
ሀብታም ሆቴል ኖት?
ይሳቁል
መስመር ላይ ያለው ደንበኛችን አዎ አዎ ሀብታም ሆቴል።
አዎ እሺ የእርስዎ ሙሉ ስም ይነግሩኛል?
ጎለንታ መንግስት ሌላ አንድ ቀበሌ እንጨምርልሻለሁ።
እሺ ወለንታ መንግስቱ ፕሮሞተር ኖታ?
አ
እሺ ስልክ ቁጥር ይነግሩኛል?
ምንድን ነው ያልሽው? እኔ በእርስዎ አ
እሺ እ ምንድን ነበር ችግሩ?
እዛስ ማሽን አያቀዘቅዝም።
ምንም አያቀዘቅዝም። እሺ የት አካባቢ ነው የሚገኘው?
አዲሱ ገበያ ሸገር መናፈሻ አካባቢ፣
አዲሱ ገበያ
ሆላንድ ኤምባሲ አካባቢ።
ሆላንድ
አ ሆላንድ ሆላንድ ሆላንድ አ አንድ እሺ።
ጨምርሻለሁ።
ይሄ አያቀዘቅዝም ብለውኛል አይደል?
አ አ
እሺ። እሺ ሌላኛውን መንገድ አለ የሌላኛውን ሊነግሩኝ ይችላሉ።
መቶ አርባ ሁለት ልንገርሽ እሺ መቶ አርባ ሁለት አስራ ዘጠኝ አስራ ዘጠኝ
አርባ ስምንት አርባ ስምንት እሺ መስመር ላይ ጠብቁኝ። ጉለሌ ቀበሌ ህብረት ነው። ተመዝግበው ነበር ከዚህ በፊት ወይ ለመጀመሪያ ጊዜ?
በተደጋጋሚ ተመዝግቧል፣ ግን ለውጥ እ።
ሰራን ይላሉ፣ ግን ለውጥ እየተገኘ አይደለም። ዛሬም ቆሟል እና እስካሁን አልመጡም ነው እ- እ- መጡም እስካሁን አልመጡም ነው ድጋሜ ምን አልሽኝ?
ተበላሽቶ ነው እስካሁን አልመጡም ነው ድጋሜ ተበላሽቶ አይ መጥተዋል፣ ግን ችግሩ ሊቀረፍ አልቻለም እና ዛሬም ቆሞብኝ ነው ነው የምልሽ።
እሺ እሺ
ምና ቁጥር ዛሬ ለያዘው ማስተላለፍሽ
በእርሱ ስምና ስልክ ቁጥር ለያዘው ችግር የለም፣ እሺ
ግን ቶሎ ላኪልኝ፣ እኔ እደውላለሁ። technician እኔ አሁኑኑ ጋር እልከዋለሁ እ፣ የት አካባቢ ነው እ፣ የዚህኛው?
ጎለሌ ክፍሎች ጉለሌ እሺ ምንድን ነው ችግሩ አያቀዘቅዝም።
ይህም አያቀዘቅዝም
እ፣ እ፣ ይሄም አያቀዘቅዝም አዎ፣ አዎ።
እሺ draft ማሽኑ ማለት ነው አዎ፣ የ draft ማሽን ሁለቱም draft ማሽን አዎ።
እሺ ሌላም ረዶት ነገር አለ አይ ምን አመሰግናለሁ።
እሺ ለደወሉ እናመሰግናለን ስለ አገልግሎት ያሉት ሀሳብና አስተያየት ከድምፁ በኋላ ያስቀምጡልኝ መልካም ቀን እሺ